hello ሰላም ነው። cashier code እስቲ ይልኝ ውጤት ሰላሳ አስራ ሶስት አስራ ሶስት አስራ ሶስት
ሰላሳ አምስት ሰላሳ አምስት ኧረ ኧረ ስልሳ ሶስት አስራ ሶስት ስልሳ ሶስት
ቆይ አንዴ ከመጀመሪያ ትነግረኛለህ።
አስራ ሶስት እሺ አስራ ሶስት ስልሳ ሶስት ስልሳ ሶስት ሀምሳ አንድ ሀያ ዘጠኝ ሀምሳ አንድ ሀያ ዘጠኝ already lose የሆነ ትኬት ነው ይሄ እ እ lose አድርጓል።
ስንት ክለብ
ስምንት
እሺ አንድ ያዥ ደግሞ አስራ ሌላ ሶስት አ
አስራ ሶስት ስልሳ አራት ስልሳ አራት
ሀያ ሶስት ስልሳ ስምንት ሀያ ሶስት ስልሳ ስምንት ይሄም lose ሶስት ወጥቷል already። አንደኛው postpone ተደርጓል መሰለኝ። ቆይ እስኪ እ እ ቆይ አንደኛውን check ላድርግልህ። አንደኛው game ገና አልተጫወቱም።
ስንት ክለብ ጣለው?
እ በሶስት ሶስት አራት አራት አራት።
ሞክሯል። አዎ
እሺ ስለደወሉ እናመሰግናለን።